hello ሰላም ጤና ይስጥልን ቤት ቤት እ ሰላም ነሽ? ዮናስ እባላለሁ ከናዝሬት አዳማ ነው የደወልኩት።
okay እሺ ዮናስ እ ሲ እንትና የአብስራ የሚባል ልጅ contact እያደረጋችሁ ምንም መልስ አትመልስለትም።
ምን ላይ ነው እዛ ስራ- contact ስራ ያደረገን ቦታ ቴሌግራም ላይ እ group chat ላይ እ contact እያደረጋችሁ እ እሺ ሲን ቆይ አንዴ እያ- ጠብቀኝ እያለ- እሺ አዎ፣ ላገናኝ check አድርጉ።
ብሩኬ እሺ
Hello ወይ ብሩኬ ዮኒ አትደውልልኝም ነበር እንዴ?
እ እንትን እኮ ነው እዛ እንደ አገኛለሁ ብዬ ነው ለመደ እዛ እኔ ስራ ቦታ- በዚህኛው እ በዚህኛው ለመደብኝና አ እዛ ወይ።
የአብስራ የአብስራ የሚባ አለ እዛ ስራ ቦታ እና እሺ እሺ ያ- ያለውን ችግር contact እያደረጋቸው seen ይላል፣ ግን ምንም መልስ አይሰጡ- አይሰጡትም።
እስኪ ሄውን ያለው አሁን አይለታለሁ።
እስቲ ይለት ብሩኬ እና እሺ እንትን እንትን balance ነው የሚለው እንደ እስቲ- balance እና እንትኑ ቆይ፣ ተን- የ- የትኛው shop ነው እንደዛ ያለው? ዮናስ አዳማ ይሄ- ሁለት።
two two አዎ እሺ ቆይ ል- ከኔ side ያለውን ልላክለት፣ እሺ እሺ አብ- ከዛ ብሩኬ ላኪልኝ ብያት ነው። እሺ እሺ እሺ check ብሩኬ አደርገዋለሁ። እሺ እሺ እሺ